ጤናሽልኝ ልጇ ኢትዮጵያ ህይወት ነኝ። እባክዎ ምን ልርዳዎ?
ኪሩቤል እባላለሁ ከቢዚያ ነው የምደውልልሽ።
እሺ
ዘጠኝ ዘጠና አንድ ኬክ ልካችሁ ነበር እና technician assign አድርገን ነበረ እና ግን ስልኩ አይሰራም ማድረ- ማለት ሁለት ስልክ አገኘን ሁለቱም ስልክ አይሰራም አይመለስም።
okay ዘጠኝ ዘጠና አንድ technician ልካችሁ ነበር?
አዎ፣ ዘጠኝ ዘጠና አንድ ኬክ ነበር።
ዘጠኝ ዘጠና አንድ okay እሺ ምንድን ነው ታዲያ ያደረግነው እኛ?
አይ at least ማለት ስልካቸውንም አይመልሱም ማለት የት እንደሆነ ማወቅ አልቻሉም ልጆቹ እና okay እም፣ ማለት ስልካቸውንም አልመልሳሉም። በዛ ጋር በተጻፈው ስልክ በተደጋጋሚ ደወለ እ አይመልሱም ስልካቸውንም።
okay ለዛ መልሰው ከደወሉ ምንድን ነው ማለት ያለብን እኛ?
አይ normally ልክ ነው፣ ግን እንደው እናንተ ጋር መረድ ትንሽ በዛ ስልክ ከደውላላችሁላቸው ከሰራላችሁ ትናግሩ ነበረ።
okay እኔማ እዛ እንትን ላይ comment ጽፌ ልከዋለሁ። normally ያው close ነው የምናደርገው ስራው።
እሺ እኛ ታዲያ ምን እንርዳ?
አይ በዛ እናንተ የምትደውላቸው እና የሚያነሱላችሁ ከሆነ እንድትተባበሩ ነበር ቦታው እንዲነግሩ።
okay እንደውልበት ደውለን ቦታው የት እንደሆነ አረጋግጠለን አንተ ትኬት ወይ እናድርግላቸው associate ticket ትኬቱ አለ ዘጠኝ ዘጠና አንድ ቲኬቱ አለ ግን እዛው ላይ ኖት እናድርግላችሁ።
ብ- ብ- ከቻልሽ እስቲ ካነሱልሽ ተባበሪኝ እባክሽ።
እሺ እሺ